የለውጥ መስፍን ብስክሌት
withdraw አድርጌ ነበረ ባንክ ማለት ነው account እሺ
ዘጠኝ መቶ ብር አልገባም አልገባም። አዎ፣ check ታደርግልኛል?
በደወሉበት ቁጥር ነው አዎ አስራ ሁለት አዎ በደወልኩት አዎ አየህ
ሄሎ
ወይ ብራዘር ዘጠኝ መቶ ብር ነው
አዎ አዎ ወንድም መች ነው
ትናንት ነው
ማታ ላይ ምናምን ነው
አዎ አዎ ገብቶልሃል እኮ ባላንሰር ነው በሻፓ ነው አይደል ጌታቸው በቻ- እኮ አካውንት መኮንን ዳይሬክት ነው የሚገባው ጌታቸው ወረደ።
መኮንን ወ- አይደል የሚለው ወረሰ ወረሰ አዎ።
አዎ አንድ አስር ሺ ሀያ ስምንት ስልሳ ዘጠኝ ሰባ ሶስት ሰላሳ ሰባት
ገብቷል የባንክ ችግር ማለት ነው አዎ ትንሽ ጠብቀውና ወይ እንትን check ታደርገዋል
check ላድርግ እሺ እሺ brother